ሰራተኛ ስለነበረ
ሄሎ ሄሎ፣ ሰላም ጤና ይስጥልኝ ወይዘሮ ዳና ጤና ይስጥልኝ።
አብረሽትልን ከሴንት ፎኪስ ነበር የምደውለው። የ summer camp program ለልጆች የሚል ፌስቡክ ላይ አይተው ተመዝግበው ነበረ። የ summer camp program የ summer camp program ትምህርታዊ እ።
የ summer camp program ፌስቡክ ላይ አይተው ተመዝግበው ነበረ።
አዎ አዎ።
እሺ ወይዘሮ ዳንስ ጥያቄ ያሉት ወይስ መረጃ ልስጡት?
አይደለም ካራቴ ብቻ ነው ወይስ ሙሉን ነው?
እ፣ እኛ ሴንት ፎኪስ እንባላለን። በዋነኝነት የምንሰጣቸው ኮርሶች programming ኮርሶችን ነው። የፕሮግራሚንግ እና የቴክ- የሮቦቲክስ ክላሶችን ነው የምንሰጠው። in the አዎ።
morning ጠዋት ማለዳ ማለዳ ላይ የፕሮግራሚንግ እና የቴክ- የሮቦቲክስ ክላሶችን እንሰጣለን። ከሰዓት ደግሞ ቴኳንዶ፣ music እና art አለ። ከነዛ ውስጥ ሁለቱም መጣው መሳተፍ ይችላሉ።
okay ሁለቱን መርጬ ዋጋው አንድ ነው።
አንድ ነው። አዎ፣ ሁለቱን መርጥ- ሁለቱን ይመርጡና ከዛ ተቋስ ግን ከ July first እስከ July twenty third በሚቀየር ጊዜ ውስጥ ሁለት ሰርተፍኬት ነው በ programming ጨርሰው የሚወጡት ማለት ነው ልጆቹ።
እሺማ እሺ አመሰግናለሁ።
የት አካባቢ ነው ትርሶ?
እኔ ስቴዴ
ስቴዲየም ነው ቦሌ ይመለሳል።
ይመቸኛል። አዎ።
ቦሌ ላይ በመኪና ያለ እንዳታደርሳቸዋል።
አዎ፣ ቦሌ ላይ ያለ መመዝገብ ከፈለጉ ቦታ አሁን እየሞላ ስለሆነ ቦታ reserve እሺ።
ማስደረግ ይችላሉ። በቴሌግራም okay።
ልልክሎት ይችላለሁኝ።
በቃ ላኪልኝ። እሺማ እሺ እሺ፣ ወይዘሮ ዳናት እናመሰግናለን በጣም እሺ፣ መልካም ቀን